ጤና ይስጥልኝ። ሁሉ ስፖርት በምን ልርዳው
ከሁሉ ስፖርት balance ላይ ስለቀነሰ እንዴት አድርጌ ማስመለስ እችላለሁ ብዬ ሮ ነው።
withdraw
እሺ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
ገብቼ ነበር። transaction history ላይ ሲገባ አያመጣልኝ። ኔቱ ላይ ነው የሚገባው። ገብቼ branch transaction አለ፣ ባንክ አይ ትራንዛክሽን ባንክ ትራንዛክሽን የሚለው ላይ ይግቡ።
ኦኬ፣ እሺ።
እሺ እሱ ላይ ይግቡና screenshot አድርገው ቴሌግራም ላይ ነው የሚልኩት።
ስልካችን
ዜሮ ዘጠኝ ሰባ ስምንት ያዙ
ሰባ ስምንት አስራ ስድስት ሰላሳ
ሰባ ስድስት ሰላሳ አስራ ስድስት ሰላሳ ዜሮ ስድስት መጨረሻው
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ
እሺ ወደ እሺ